ሄሎ
ሄሎ ሰላም ጤና ይስጥልኝ።
ሄሎ አቤት
ስምንት መቶ በላችሁ ማታ የስልክ አውዛ ስልክ ልማ ስልክ ልማ አልገባም።
ብዙ አድጋ ነው እህ አዎ ስምንት መቶ አዎ ይሄ ስልክ ነው ስምንት መቶ ስምንት መቶ አዎ እሺ ጠብቀኝ።
እሺ
ሄሎ
ሄሎ ሄሎ ስምንት መቶ ብር በ voucher ነው withdraw ያደረከው።
ያ ሄሎ በ voucher ነው withdraw እንሰማ- ያደረከው እና
አዎ
ቤስት ቤት ሱቅ ላይ ሄደህ ብርህን ማውጣት ትችላለህ። ቤስት ቤት ሱቅ ካለ ከሌለ ደግሞ ወደ ቤስት ቤት account ተመላሽ ማድረግ ትችላለህ።
መለሰ
አይደለም
እ ቤስት ቤት ሱቅ አለ አንተ አካባቢ የምትኖርበት አካባቢ
የለም የት ነው ያለኸው?
እኔ እዛ ጫካ አለ በላችሁ ቀበሌ የት ቀበሌ አለ ቀበሌ
ሶማሌ?
አዎ
የት ሶማሌ?
ፊት ፊት አካባቢ ወለላ ቀበሌ ጫካ ነው
እሺ እንደዛ ከሆነ ወደ ቤስት ቤት account ተመላሽ አድርገው። እሺ
እሺ ተመለስ አድርገው በላችሁ አንተ ነው የምታደርገው፣ እኔ አይደለሁም።
እሺ ቴሌግራም ላይ ጻፍልኝና step ኦቹን ልክላለሁ። እሺ
እሺ ቴሌግራም ትጠቀማለህ?
አይጠቀም ፕሮግራም መስራት የሚጠቀም ሰው የለም?
አይጠቀም አለ እሺ ወይ ደግሞ እ አለ
አለ እሺ ማን ነው ስምህ?
መሐመድ መሐመድ ነኝ ብለህ ቴሌግራም ላይ ጻፈልኝና
እ step ኦቹን ልላክልህ እንዴት መመለስ እንደምትችል እሱን እየተከተልክ መመለስ ትችላለህ። እሺ
እሺ እሺ ግን ወደ ነንዝ ዶብል ባላንስ ነው የሚገባብህ።
እሺ እሺ